hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ዶልቼ ምናምን ልርዳዎት
አዎ፣ ብዙ ጊዜ በተደጋጋሚ busy እየሆነብኝ ደውዬ ነበር ነው የዩቲዩብ ኮርስ ለመውሰድ የስንት ሆነ?
ኦንላይን ነው በአካል
አይ በአካል okay። online ም አላችሁ?
ኦንላይንም አለ ነው። ኦንላይን አስር ሺህ ብር ነው ሙሉ የሶስት ወር ክፍያ አ፣ የአካሉ ደግሞ አስራ አምስት ሺህ ብር ነው
okay። online በቀን በሳምንት ስንት ቀን ማለት ነው?
ሁለት ቀን
በሳምንት ሁለት ቀን አዎ፣
አስር ሺህ ብር በሶስት ወር አዎ።
ቦ- እሺ፣ እሺ እናቴ አመሰግናለሁ።